ይስጥልኝ። በሱ ቤት
ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ነበር?
ኦንላይን ቆርጬ ነበረ ሶስት ጨዋታ postpone ምናምን ሆኗል። እንዴት ነው የሚሆነው?
የትናንት ነው አ፣ አረሳት እስኪሞላው ጠብቅና ያርምላል። postponed ከሆነ
postpone የሆኑትን ያወጣል።
አዎ አ- እንደዛ ነው። አዎ፣ ሀያ አራት ሰዓት ከሞላ ወይ የሚሆን ምንም አድርጎ ያስተካክለዋል። ተጫውቶም ከሆነ እንደ መደብከው
አይ እሺ፣ ሀያ አራት ሰዓት ሀያ አራት ሀያ ሀያ አራት አራት ሰዓት ሰዓት አሁን የቆረጥክበት ሰዓት አለ። እሱ ሀያ አራት ሰዓት እስኪሞላው ነው የምጠብቀው።
የሚጠብቀው። እሺ በቃ አዎ።
አመሰግናለሁ።
ከዛ ይታረማል። እሺ እሺ፣ እናመሰግናለን።
አመሰግናለሁ።